ኧረ ስሜን መልስ ታዘዝ መሲ ሰባ አምስት ሰባ አምስት
አርባ ሰባት አርባ ሰባት እ አሁን የያዝኩት ሁለት ሰዓት ከምናምን አለ። እንዴት ኖር ነው
ማነው ስምህ?
ዚያድ ያጠብቅ እሺ ሰባ አምስት አርባ ሰባት አረ ያልከኝ አዎ አዎ እሺ እነግርሃለሁ። የሁለት ሰዓት ይሁን አይሁን እ፣ አንዴ ጠብቀኝ እሺ።
እሺ ከሆነ አስብልሃለሁ ካልሆነ እንግዲህ
እሺ
ዚያድ እህ የሁለት ሰዓት order አይደለም።
okay የቆየ ነው አዎ ከገባ እኛ ጋር አስራ ሰባት ደቂቃ ሆኖታል። አሁን ደግሞ ሁለት ሰዓት ከአስራ አንድ አይደል ገና?
አዎ አዎ ስለዚህ እሺ።
ሁለት ሰዓት order አይደለም።
እሺ በቃ ኖርማሊ ፒኑን ልይል ማየት ይቻለው ኦኬ ያ- እሺ ያስደ- ከወርቋ ያስደርጋል ኮንዶሚኒየም ካልክ ማለት ነው። ለክተዋል?
አይ አለካውም ከወርቋ እንትን ነው እሺ እሺ እሺ